ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሮቢ ኬተሪንግ ነው?
አዎ እሺ ሀሩን ይባላለሁ።
እሺ፣ እኔ የምደውልሽ ከዊ ፕላስ ቴክኖሎጂ ሶሉሽን ነው። ስልካችሁን ያገኘሁት ኢንተርኔት ላይ ነበረ እሺ እና እኛ መተግበሪያ ወይም አዲስ application ነው። እሱ ላይ ድርጅቱን በ- በነጻ በማስመዝገብ መጠቀም ይችላሉ። ምንም አይነት ክፍያ የለውም። application ኑን ብቻ አውርዳችሁ አብ- ድርጅታችሁን ማስታወቅ ትችላላችሁ።
okay። እሺ፣ ስልሳ ሁለት ስልሳ ሁለት በሚለው ትደውይለት ማ- ምን ላይ ስልሳ ዜሮ ሁለት ዘጠኝ አርባ አራት ብለሽ ይህን ቀይረሽው ማለት ነው።
አዎ ስልሳ ሁለት አለኝ ስልሳ ሁለት አለኝ አዎ ጽፌዋለሁ።
በሱ ደውይለት።
እሺ ሳምሶን ይባላል።
እሺ ማ አመሰግናለሁ። መልካም ቀን።